ሄሎ ሄሎ ሰላም ጤና ይስጥልን። ዳዊት
ነኝ አዎ፣ ዳዊት ነኝ ነኝ አዎ።
ከ We Plus ነበር ምደውለው የእኛን application አውርደህ ነበር።
አውርጄያለሁ።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
እኔ ዝም ብዬ ለመጠቀም ነው ያወረድኩት።
እሺ የተመዘገቡት ግን provider አሽከርካሪዎች የሚመዘገቡበት ላይ ስለሆነ ነው ግልጽ የሆነ ነገር ያልመጣሎት።
ነው አዎ አይደለም፣ እና እኔ- እኔ እኔ ለመጠቀም ነው ዝም ብዬ አዲስ አዎ።
application ስለሆነ እ፣ በቃ እሱን የተዉት ያጥፉትና We Plus Solution user የምትላለች ኦኬ ዩዘር እሷን ሲያወርዱ ሁሉም የምንሰጣቸው አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እና የምታሸንፉባት ያቺ referral code እዛ ላይ ትገኛለች።
okay user በሚለው We Plus Solution user በሚለው ማለት ነው።
እሺ፣ እሺ።
እሺ መልካም ቀን ይሁንልዎት።
አሜን እናመሰግናለን።
ይመስገን።